hello በሌሊት order ነው ያዘነው። ሄሎ ሄሎ
ጤና ይስጥልኝ ማጂክ በርገር እ እ
በትግርኛ በትግርኛ
ምን አልከኝ?
አሁን በትግርኛ ቀይረው
ድምፅህ አይሰማም አባት፣
አ ድምፅህ አይሰማም። ሄሎ ምን አልከኝ?
በትግርኛ ተናገር
በትግርኛ ተናገሪ።
በትግርኛ ቋንቋ
እኮ በትግርኛ እሺ ምን ልበልክ ስጠይቀኛ እንታ ካደሊኻ ሄሎ